አሎ
ተቋረጠ ደንበኛችን።
እሺ ስም ይንገሩኝ፣ ስሞትን ይንገሩኝ።
ዮሴፍ ወንድም አገኘው
ዮሴፍ ወንድም አገኘው አይደለ?
ተዋሮ ቤት ነው።
ስልክ ቁጥር አዎ፣ አግኝቼዋለሁ። እ፣ ስልክ ቁጥር ይሄ ሊያዘው የደወሉበት አዎ
ሸዋሮቢት ምን ጋር ነው የሚገኘው?
ከተማው መሀል
ልዩ ቦታ ይንገሩኝ።
በፖ- ፖሊስ ሾላ ሾላ ጃምቦ ሀውስ አጠ
ሾላ ጃምቦ ሀውስ አጠገብ
አዎ
እንዲገጠምሎት ነው አይደለ?
አዎ ፈለጉት።
የሆነ እንትን ብሎኝ ነው ማሽኑ እሺ ጥያቄዎትን መዝግቤ ወደ ጽዳ- ወደ ባለሙያ።
ጥገና ክፍል አስተላልፌልዎታለሁ። እ፣ ይመጡልዎታል። ሌላ ምረዳዎት ነገር አለ?
አይ በቃ ይሄ ነው እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብ ሴት ከሚሰሙ ድምጽ በኋላ እሺ።
ተቀምጦ አስቀምጠ